ሚስቲን ልጆ ኢትዮጵያ ሳንቲም ባኮት የምንረዳው እንዴት አደርሽ?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። መለሰ እባላለሁ የሴልስ ኤክስኪዩቲቭ ነኝ የቡራዩ እሺ
ጅፋር አላታ ሆቴል
እ፣ ለማስመዝገብ ፈልገው ነው። ምንድን ነው ኢትዮጵያና ነው?
አ ብልሽት ነው
የምን ብልሽ የድራፍት ማሽን ነው?
ማሽ ማሽ ድራፍት ማሽና
እሺ ቢጂ ID ውን ይንገሩኝ ወይም ደግሞ TIN number ኡን አንድ ይንገሩኝ።
አንድ አንድ ሀምሳ አምስት
እሺ አንድ ሀምሳ አምስት ሀያ አምስት ዘጠኝ ስልሳ ዘጠኝ
አንድ አስራ አንድ ሀምሳ አምስት ሀያ አምስት ዘጠኝ አንድ ስልሳ ሀምሳ አምስት ሀያ አምስት ዘጠኝ ስልሳ ዘጠኝ አዎ።
እሺ መስመር ላይ ጠብቁኝ፣ የፈለኩት ነው። ጂፋራ ለታ ነው የሚለው የቤቱ ስም።
አዎ ጅፋር አላታ ሆቴል
እሺ ደንበኛችን ሙሉ ስሞትን ይንገሩኝ ወይም የባለቤቱን እ፣ ሙሉ ስም።
እ፣ አየለ ደጀኔ ይባላል ባለቤት ስም።
እሺ ስልካቸውን ይሰጡኛል።
OK የ manager ኡ ስልክ ዜሮ ዘጠኝ አስር አስር እሺ
ዜሮ ሰባት ሰማንያ ስምንት አስር
እሺ ቡራዩ የት አካባቢ ነው አድራሻው?
ቡራ- ቡራዩ ኬላ ታክሲ ተራው ጋር
እሺ የ draft ማሽኑ ምንድን ነበር? ምኑ ነበር? ማ- አያቀዘቅዝም ወይስ ምን አይነት ችግር ነው የገጠመው?
አሁን እንትን ኤሌክትሪክ ችግር አለበት እንትን አለው power አለው ግን መስራት አልቻለም
ደንበኛችን ሙሉውን ቅሬታዎትን አስተላልፍ ያለ ወደ ጥገና ክፍል፣ የጥገና ክፍሎች በተቻለው ፍጥነት መጥተው ያስተካክላሉ። ሌላ ምረዳውት ነገር ይኖራል?
የለም የለም እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን።
እሺ መልካም ቀን